ጤና ከኬፕሲ
ቢዩ ነበር
እነሱ ከቢዩ ነበር የምደውለው።
እሺ
አይማ ምን አልሽ?
እሺ ኦርደር መቶ ሶስት በኦርደር ነበር መቶ ሶስት ሰባ ሁለት ኦርደር አዘን ነበር።
መቶ ሶስት አስራ ዘጠኝ ሰባ ሁለት እሺ ምን ታዘዝ?
እሺ እ አይ ኦርደር አዘን ነበር ነው እኮ አዛችሁ ነበር ምን ልጅቷ እናድርግ?
መስቀል ፍላወር መስቀል እ?
ፍላወር ነው ያዘ ልጅቷ
አዎ እኛ ጋር ይሄ መስቀል ፍላወር ደወልሽው አሁን በነገራችን ላይ ከመስቀል ፍላወር ነው ራሽ ያለው አይደለም የአትላስ ስልክ አይደለም። ብዙ ጊዜ ነግረናታል፣ ባካችሁ ሴቫችሁን ቀይሩት ብለን ነግረናል። ይሄ መስቀል ስልክ እና ኦርደሩን ተቀብለን ሰርተነዋል። ድራይቨራችን እየጠበቀ እሺ ምግቡ ምግቡ ተሰ- መቼ
ምግቡ ተሰ- ሌላ ተሰርቷል ተሰርቷል። አዎ አልቋል። ወጥቶ driver ነው የሚጠብቀው። ስልክሽ ይቆራረጣል እናት። ምግቡ ተሰርቶ አልቋል። ምሰኝ ከሆነ driver እየጠበቅን ነው።